Hello ሰላም ጤና ይስጥልኝ። አለን እግዚአብሔር ይመስገን።
ማሽን ነበረ ቅዳሜ እንደውላለን ብላችሁልኝ አልደወላችሁም እና አይተደውልላችሁ በምንድን ነበር የገባው?
በአመታዊ ድሳት አመታዊ እድሳት። እሺ የማሽን ቁጥር ትነግረኛለህ? Hello ንገረኛ።
PDB እሺ
ሶስት ዜሮ እ
አስራ አምስት ሰባ
አስራ አምስት ሰባ እሺ እድሳት ሜጋ
ለድሳት አዎ ሲም ካርድ አምጣ ብላኛል።
እሺ ገዛ ሲም ካርድ በደረጀት ስም
አዎ እሱ ገዝቻለሁ።
በቃ እሺ እንዳለቀ check አድርጌ አሳውቅሃለሁ።
እሺ ትደውይልኛለሽ?
TDV ሶስት ዜሮ አስራ አምስት ሰባ ነው ያለ
አዎ በቃ እሺ አሳውቅሃለሁ።
ገፋም አፓርትመንት እ?
ገፋም አፓርትመንት ነው የሚሉኝ።
በቃ check አድርጌ አሳውቅሃለሁ።
ስለዚህ ከራድ በፊት አሳውቅኛለሽ አ
አዎ አዎ እንድመጣ አዎ እሺ እሺ እሺ